ሄሎ ሰላም ጤና ይስጥልን ቤት ቤት
እናቴ ቅድም ፋይናንስ እንትን ላይ ጨርሼ ነበር። ላክልኝ ላክ ተብዬ ነበር።
ምን?
ልኬም ቲምፔር እንትን ይሁን የሚለው ዲስክ
እም፣ ማን ልበል አንተን ይሁን ይሁን ይሁን አ
እስኪ ቆይ አንዴ ዛሬ ነው እንትን ያልከው installation ይሰራልህ ነው
አዎ እንዲሰራልኝ ነበር አዎ። ዛሬ ተ- ከጎን ተቀናቃኝ ስላለብኝ እዛ ነበር ማለት እም፣ ቴሌግራም ላይ ይሁን ነው የሚለው አይደለም አሚን ነው የሚለው ቴሌግራም ነው።
አሜን አዎ አስራ ሁለት ቤት ሰላሳ ሰባት መጨረሻ በእሱ ነው የላክኝ okay።
እኔ desk ኡን ማለት ነው።
እሺ እሺ እሺ ትንሽ ጠብቀኝ እሺ ከዛ እሺ።
ሲመጣ አክሴፕት ትለዋለህ እሺማ እሺ
ሄለው ጠብቀኝ። ይሄ እንትኑ መብራት አለበት። እም፣ ኧረ ይሄ በቃ አብሬ ያው እንትኑን በሪሞት አለ።